Hello.
Hallo.
የናይት ልጆች ቤት እንዴት ነህ? አሎ እንዴት ነው? ምን ነበር?
አ ማታ ፈተና ብር አስገባው እዚህ ሲደርስ ኦኬ። አሁን ደውላልኩ ነው
አሁን ደውልከው ዱ ኮ- እንደለስ ኮል ብዬ የጻፍ እ ኮል ያልኩህ ነህ? ኮል ኮል ብዬ የጻፍኩልህ ሙሴ- አዎ ሙሴ
ሰዎች ናቸው። እኔ ሲቪዚ ላይ ወሰወጥ ከየት ነው የወሰደው?
ከቻርጅ ብቼ
ከሲቢ ብር ነው የወሰደው?
አዎ ከሲቪ ብር በስ ነበር ያስገባው ሰውዬው ነበር። ማታ እሱን እኮ ይኸውልህ ሲቢ ብር ጋር ደውለህ ነው የምታውቀው። እኛ የሲቢን ብር ማየት አንችልም፣ ትራንዛክሽኖች ገብተዋል።
አ- እኛ አይደለም፣ የምናየው ስልጣን- ቤስት ቤት ውስጥ የገባውን ብቻ ነው።
እ-
እኛ ደግሞ ኢንፎርሜሽን እንፈልጋለን። እሱ